ሄሎ hello ታመነ አቤት አማን ነው እንዴት አለን
የአሰግድ ነጭ ሽንኩርት እ አንተ ጋር ነዋ
እኔ ዘጠኝ ሰዓት ነው የሰጠሁት እኮ ሬስቶራንቴ ዘጠኝ ሰጠሁት ካልመሻ አደርስላታለሁ okay የት የት አካባቢ ነው አንተ ገና እኔ እንትን ልደታ ነኝ ያለሁት እዛ office አደርስላቸው ብሎኝ ሰለሞን አስቀድም አዎ፣ እሷ ብሎኛል በቃ አስራ አንድ ሰዓት ነው የምትወጣው አትደርስማ በቃ እዛ አ እንቁላል አስራ አንድ ፋብሪካ ሰዓት ተመላሽ አደርገዋለሁ ነገ አቀብላታለሁ በቃ እሺ እሺ እሺ office office እዛ ወደ ስድስት ሰባት ሰው ስለሆኑ ልደታ አ- ይከሳሉ አ- እነሱን በቃ አስቀድም ችግር ስላለኝ የለም።
እሺ ታሜ